ሄሎ ጤና ይስጥልኝ ምን ልታዘዝ ቴሌዊ ሄሎ ሄሎ አቤት ጤና ይስጥልኝ ምን ልታዘዝ ቴሌዊ
አንድም ጌታ ጉዳ መዋን ታንበለ ነው
መስመሩ ስለተያዘ ትንሽ ቆይታ አማርኛ አይችሉም ሄሎ እሺ፣ ቆይ አንዴ ሄሎ ሄሎ ሰላም ጤና ይስጥልኝ
ታንቲ ወጌታ ከተማ ሄሎ
ሄሎ maaliif gargaaruu dindagaa ታንቲ መከታችታ አከሱማ urjii sagalta addeettamii shan riqichuu jala dawwanaatiin lakkoofsa ja'a tuqaa daansiniif citan
እሺ Tole.